Hello. hello ጤና ይስጥልኝ ቤስትሪት
አብሮ ይስጥልኝ ሰላም። ስልክ እግዚአብሔር ይመስገን።
deposit አድርግ ማታ deposit አድርጌ ነበር አንድ ሺህ ብር አካባቢ ማታ ስንት ብር?
አንድ ሺህ ብር አንድ ሺህ ብር
okay እሺ ቆይ deposit አንዴ አድርጌ ይክፈትልኝና እ፣ ቁጥሬን ትነግረኛለህ።
እሺ እሺ። አሁን አይገባ አዎ ለዛ ነው። እሺ ይቅርታ።
ትንሽ ጠብቄ ልደውል ነው እሺ ወይ- ይቻላል። አዎ። ወይም ንገረኝና እሺ ዜሮ ዘጠኝ
አስራ ስምንት አስራ ስምንት ዘጠና ዘጠኝ ሰላሳ አንድ ዘጠኝ ሰላሳ አንድ ዘጠና ስምንት ማታ አራት ሰዓት አካባቢ ይመስለኛል deposit አድርጌ ሳያመጣት ቀረ። መረጃው አለኝ ምናልባት deposit በቴሌግራም- አድርገህ ነው?
አ አንድ ሺህ ብር deposit አድርጌ ነው ከቴሌ ብር ነው ወይስ ከሲ?
ከቴሌ ብር እሺ ከቴሌ ብር የተላከ message አለች አይደለም?
አ አለቻ።
እሷን message አሁን በምነግርህ ቁጥር ቴሌግራም ላይ ልክልኝ እስቲ
እሺ ዜሮ ዘጠኝ ዜሮ ሶስት አርባ አራት
አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
ሰባት
መልከኝ
ዜሮ ዘጠኝ ዜሮ ሶስት ነው።
አዎ አርባ አራት ሰላሳ ሰባት አርባ ሰባት በዚህ መልካም።
ቁጥር ቴሌግራም ላይ ላክልኝ።
መጨረሻው አርባ ሰባት ነው።
አዎ
አይ አይ በቃ ልካለሁ።
እሺ አባ።